ጥለን ዋሽንግተን ማማከር
እንትን ውጤት ለመጠየቅ ነበር ለማጣራት።
የምን ውጤት ነበር?
ሜዲካል ብቻ
እ
የሜዲካል ውጤት ማለት ነው ምርመራ።
የምን የውጭ ሀገር ነው?
አዎ የውጭ ሀገር።
እሺ መቼ ነው የተመረመራችሁት?
ዛሬ
እ ዛሬ ነው።
ዛሬ አዎ
እኮ ምን ማወቅ ፈልጋችሁ ነው ታዲያ?
ውጤት አይ ሜዲካል ብቻ ነው። ነገ ምናምን ስላሉ ነበር እዛ ያዋቅ እንዴ ሄደ
ውጤት መድረሱን ነው ለምን ምንድን ነው ማወቅ የፈለጋችሁ ስለ ውጤት መድረሱ ማለት ነው።
እ
አዎ
እኮ ዛሬ ነው የተመረመራችሁት አይደለ?
አዎ
ስትመረመሩ እዚህ ያልነገሯችሁም ውጤት ለነገ ብለው እ ውጤቱን አዎ ለነገ ነው ያሉኝ።
እኮ
ኦንላይን የሚቻል ከሆነ እሱንም ለማጣራት ነበር።
እኮ ይጠብቋ ውጤቱ ነገ ነው የሚሆነው በወረቀት ከሆነ ኦንላይን ደግሞ ይጠብ
ኦኬ ኦንላይን እና ዌብሳይት አለ? ታገኛለሽ?